Hello Hello፣ አቤት፣
ሰላም ነው?
እግዚአብሔር አይ፣ ሰላም።
ይመስገን።
እ፣ Damas የሆነች ተለቃን አይቼ ነው።
ዳ- Damas የለንም፣ Eeco ነው ያለን አባት። አሁን Every Eeco Damas የለንም፣ Every እና Eeco ነው ያለን።
OK እ፣ Every ዋ ስንት ነች ማለት ነው? በ- ስንት ሞዴል?
ሁለት ሺህ ስድስት አለን በ manual
አዎ፣
አንድ ነጥብ ሁለት
እሺ፣ እሺ። አይ Damas አይቼ ነበር ብዬ።
እ፣ Damas ኣ ተሽጣለች አባት እሺ፣ እሺ።